አንደኛችንን እናያሉ ሲመጡ
Hello Hello ጤና ይስጥልኝ ጤና ይስጥልኝ።
ከችፕችፕ ነበር የምንደውሉት እሺ እ፣ ሰአዳ እ፣ order አድርጋን አ ነበር አ እና driver ኦች ደርሰው እየደወሉላት ነበር ስልኳ Okay፣ እሺ፣ ታሳነሳት እሺ፣ እርስዎ መረከብ እሺ።
ይችላሉ እሺ ችግር የለው።
በቃ የ- ለ driver ሰጠዋለሁ ስልክዎትን እሽ ስልክ ያዙላችሁ እደውልለታለሁ እሺ አውቀዋለሁ።
እሺ እናመሰግናለን እሺ ችግር የለው።
መልካም ቀን እሺ